Hello ጤና ይስጥልኝ።
ጤና ይስጥልኝ ጤና ይስጥልኝ። ስልካችሁ እኮ አስቸጋሪ ሆነ። ይህንን አክሲዮኑን ለመግዛት ነበሩ ቢሮ እዛ ዋርኔሮ ሜዳ መሄድ አለ ቢሮ መሄድ አለብን ወይስ ማንኛውም ቅርንጫፍ ይቻላል?
ሶስት ቅርንጫፍ አለን።
የት ነው?
እ፣ ልደታ፣ ቦሌና ልደታ ነጭ ቤት ያለው አ በስንት ሰዓት ነው የሚገኙት እነሱ?
እ፣ ዛሬ ሳይሆን ከሰኞ ጀምሮ ነው መሸጥ የምንጀምረው።
አደል information ለማግኘት እንጂ።
ለ information ኡም ከሰኞ ጀምሮ ነው መምጣት የሚችሉት።
ኦሮ በተሰቀለው እ፣ አሁን እንትን ላይ ስለሆነ ታዲያ በሬዲዮ የምትለፈልፉት ምንድን ነው?
ልንጀምር ስለሆነ ነው። አሁን ሰኞ ነው የምንጀምረው ብዬዎታለሁ።
እሺ ገና ቢሮዎቹንም ገና እያስተካከልን ስለሆነ ነው እነሱ አ፣ እን- ግን ከሰኞ ጀምሮ ልደታው ይሰራል አይደለም? የነጩ ቤት ያለው አ ከሰኞ ጀምሮ ይሰራል። ሰኞ መምጣት ይችላሉ።
ዋናው ቢሮ መሄድ አያስፈልግም አ፣ ላያስፈልግ ይችላል።
እኮ እሱን። አይ ከውጭ ራ- ተርቅ ቦታ ስለምንመጣ እንጣጣሩልን ብለን ከየት ነው የሚመጡት? maybe ከናዝሬት እንደዛ ከሆነ በጎሮ በኩል አይደለም የሚመጡት።
አይ በሁሉም ሜዳ ነው። በዚህ በአዲሱ መንገድ ለመንቻ በጎሮም አለ በምንም አለ።
maybe በጎሮ ከመጡ ዋናው ቢሮ ይቀርቦታል ብዬ ነው።
ኔሮ ሜዳ አይደለም እንደ ያለው እንትና
ምን አሉኝ?
ዋናው መስሪያ ቤቱ እዚህ አይደለም እንደ ቦሌ ነው አይደለም?
አይደለም።
ባርኔሮ ሜዳ ባርኔሮ ሜዳ አጠገብ አይ ገርጂ ነው።
ገርጂ ነው አዎ ኮሪያ ሆስፒታል ጋር።
እኮ ከኮሪያ ከወሰነ ወደ ታች ስትወርድ አዎ አዎ አዎ።
አዎ እኮ የድሮ የድሮ የድሮውን አውቀዋለሁ እኮ እኔ ቤት ገዝቻለሁ እኮ እናንተ እኮ Okay ነው እንዴ?
አዎ እሺ። ስለዚህ በቃ ሰኞም እኔ check አደርጎታለሁ።
እሺ ይዘዋል ስልኩን አዎ ስምዎትን ማን ብዬ ሊያዝ?
ፋንታሁን እሺ እሺ። አቶ ፋንታሁን ማስታወቂያችን ከምን ሰምተው ነው? ይቅር።
ከቴሌቪዥን የሰማሁት እኔ
እሺ። ሰኞ አካባቢ ጠዋት እደውልሎታለሁ። ቀጠሮ ይዘ እሺ ደውልልኝ እንዳ ነገ እጠብቅሃለሁ እሺ እደውልሎታለሁ። እሺ እሺ አመሰግናለሁ።
ከሰኞ በኋላ ነው እ